ሀሴት ላይ ሀሴት ወርደ ራሱ ጭልኝ ወርደ ራሱ ጭልኝ ዘጠና ሀምሳ ተቃራኒ ሆኖብህ ነው።
ያ ተቃራኒ ነው እና እቴ በተቃራ ባይሆንም ፒዛ ባግ ነው። እኔ ወደ ጃ ወደ ፒዛ- ጆሮ እየሄድኩ ነው።
ሌላ አ፣ ፒዛ ባግም የለህም ነው።
አ
ከአስላስ በሁለቱ- እስከ አስላስ ነው የሚያልቀው።
አረ ፒኮክ ነው እነዚህ ጀመርም አይመቸኝም። እኔ ወደ እንትን እየሄድኩ ነው። አሳይን ማድረግ ወደ መስቀል ትችላለህ?
ብሎ ወርጃለሁ። ሰላም አስደግልኝ።
ሀሴት
ወይ አሳይን ማድረግ ይቻላል?
ማን ለሌላ አለ?
ዲራይቨር ዮና- አለ?
ዮ- ዮናስ አበበ
ዮናስ አበበሻ እንደ መስመር ላይ ጠብቀኝ።
እሺ እሺ።
ገባልህ ገባልህ።
ምን ይገባልህ? አያስነም ፒኮክ ነው ይሄ ነው ምን አንድ ልጅ አለ።
ፒዛ ነው።
እ ለምን ከ- ከ- ከ- ከተደወለበት ጀምሮ ብር ይበላል? አ? ስማ እ፣ ጥሪው ተቀይሮ ነው እንዴ?
እኛን ለማስቀየም ማረግ ነገር አለ።
ወይ ዮናስ አበበ ነው።
አ ዮናስ አበበ ያው አለ ተገቢ በቃ እሺ፣ መሰለኝ አደርገዋለሁ።
እሺ እሺ፣ እና ሴት የሆነ ሞተረኛ የሚሆን ነገር አለ እኔ ጋር አራ አድርጉት አሳውቅለው ግን
ምን የሞተረኛ ወርደህ ይሆን አለ ዘጠና ስለንቺ ካርጉ እስኪ በእናትሽ ዘጠና ስልሳ አዎ እሺ፣ አየዋለሁ። እሺ፣ እሺ ባይ
ባይ